እኔ ምን ታደለ የሚል ላይ ነበርኩና እኔ ላይ ደርሶ ነው እንዴ? hello ሰላም ጤና ይስጥልን። ከ ChipChip ነበር የምደውለው። ታደለ ኖት? ይቅርታ ዛሬ አልመጣሎት። product አለ አላ
ምን product አልመጣሎትም።
ሽንኩርት
A ን ነው ያዘዙት፣ grade A ን ኤ አ በሀምሳ ስምንት ብር በሀምሳ ስምንት ብር ነው።
አጠቃላይ አስራ ሶስት ኪሎ ቤት አካባቢ ነው የሚመጣሎት።
እ ሳር ቤት
ሳር ቤት ነው የሚመጣሎት።
አ መልካም ምሽት። እሺ ነገ ይመጣሎታል።
confirmation ግን ተልኳላ ተልኮሎታል።
እ ችግር የለም ነገ ይቀበላሉ፣ ይመጣሉ።
እሺ እሺ እሺ መልካም ምሽት።